ሄሎ ሄሎ አቤት፣ ሰላም ጤና ይስጥልኝ። ቤት ቤት ደውለው ነበረ።
አዎ ካርድ ተቋርጦብኝ አስራ አምስት አስር አልኩሽ።
ሰላሳ ዘጠኝ ዘጠና ሰባት ነው የመጨረሻው አዎ ትክክል። ራሱ የደወልኩበት ነው። ሄሎ አዎ ራሱ ነው።
እሺ አባቴ፣ ትንሽ ድምፅን ከፍ አድርገው እሺ፣ የተሰማኝ ስላልሆነ ነው።
እሺ ራሱ ነው።
እሺ የመቼው withdrawal ነው እና ደግሞ የብሩን መጠን ንገረኝ።
አስር ሺህ ብር ነው ከአንድ አስር ደቂቃ ምናምን በፊት okay እሺ ሄሎ አቤት እሺ በ SantimPay ነበረ withdrawal ኡ እና ወደ ተመሳሳይ ቴሌብር account ቁጥር ነው አይደል የገባው?
ቴሌብር account አስራ አምስት አስር ሰላሳ ዘጠኝ ዘጠና ሰባት ትክክል። ልክ ነሽ።
እሺ አንድ አካውንትን check ላድርግና confirm አድርግልሃለሁ። መስመር ላይ ጠብቀኝ። እሺ እሺ እሺ
እሺ ገብቶልሃል። እሺ ከቤት ቤት account ወጪ ተደርጎ ወደ ቴሌብር account ገብቶልሃል።
አመሰግናለሁ። እሺ እሺ እኛም እናመሰግናለን። መልካም ቀን ይሁንልህ።
መልካም